ጠምቃ ነው እንዴ?
ሄሎ ሄሎ፣ ሰላም ጤና ይስጥልን።
ሰላም ነው?
ሰላም ከጅብጅብ ነበር የምንደውሉት።
እሺ ኦኬ ውሽ ውሽ አዘውን ነበር እና ዛሬ ያላስረብኖትን በጣም ይቅርታ። ለሰኞ ይሆንሉ ሰኞ መቅረ- መድረክ ይችላሉ።
ችግር የለውም። ለሰኞ ችግር የለውም።
ቃሊቲ አይደለ?
ቃሊቲ ጨፌ ኮንዶሚኒየም።
ኦኬ እሺ፣ ሰኞ ይመጣሉታል።
እሺ የእኔ እናት እናመሰግናለን። መልካም ምሽት። እሺ እሺ ላዲዮ
ኦኬ እሺ